ብር ይበላሉ እኮ ነው። አብረ ስለ እንትን ነበረ አሪፍ የሆነ ልከላክ ነበር screenshot አድርገን ቴሌግራም ላይ ቴሌግራም ላይ screenshot አድርጋችሁ ላኩልን ብላችሁ ልከልላችሁ ነበር።
እሺ አይተነዋል። ለሚመለከተው አካል አስተላልፈንልዎታል ነው
አዎ ያቆያል። እንደ ለዛ ነው ወይስ ባለሙያዎቹ ሲጨርሱ ያሳውቁናል። ደውለን እናሳውቆታለን።
በቃ እሺ።
እሺ፣ እናመሰግናለን። ሌላ ያመላለሱት ነገር አለ?
አይ እናመሰግናለን።
እሺ፣ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ቀን።